Hello ጤናይስጥልን ጤና ይስጥልኝ። ሀሚድ ነኝ የምልህ ነው።
ቢሮ አላዝዬ ነበረ በጫካ
እሺ ስንት ብር ነበር?
በዚህ ቁጥር በዚህ ቁጥር አምስት ሺህ እና አስር ሺህ እሺ check እያረኩለት ነው። አንዴ ጠብቁኝ።
እሺ። አገ- አገባ አልገባም።
Hello hello አቤት ዘጠኝ ሺውንም አምስት ሺውንም confirm አድርጌለታለሁ። እሺ
እ፣ እሺ፣ ወደ- ዘጠኝ ሺህ ነው አስር ሺህ አዎ።
ነው አይደል? አንዱ ዘጠኝ ዘጠኝና እና አ- አ- አምስት እሺ፣ አምስት አዎ፣ ወደ ዳንኤል account እሺ። ትንሽ እሺ፣ ቆይቶ እሺ።
ይገባል። እሺ እሺ፣ እሺ።